hello
hello ጤና ይስጥልኝ።
አብሮ ህጻን እ፣ እንትን እ፣ መኪና ምናምን መግዛት እ፣ ፈልጌ ነበርና ምን አይነት እ፣ እኔ እንጃ ቪትስ ምናምን እስከ አንድ ነጥብ አምስት እና ከአንድ ነጥብ አምስት በታች ከአንድ እስከ አንድ ነጥብ አምስት
ከአንድ ነጥብ አምስት በታች እንኳን ቢት የለንም።
በታች ምን አይነት ነው ያለችው?
ሊፋን ምናምን ይመችዋል። አምስት ሀያ
ሊፋን አምስት ሀያ እም፣ ሌላ እስከ አንድ ሊፋን ብያል የለም?
የሚባል አለ።
እ?
እ፣ ሌላ ከአንድ ሚሊዮን ከአንድ ነጥብ አምስት በታች በባንክ በባንክ ከሆነ ትችላለህ።
በባንክ ምን ተጨምሮ ያህል ምን ያህል ዕዳ ያለው ማለት ነው?
ቢያንስ አስራ ሰባት ከሀምሳ ምናምን ድረስ ከሄድክ ቀሪውን ባንክ እናመቻችልሃለን። አንድ ከአምስት እጅህ ጋር ካለ
no no okay። አይ አይ እንደዛ አለ እስከ አንድ እዛ ነጥብ ባንክ አምስት መነካካት አ- እንደዚህ even አይ ምንም እንደዛ የለም።
even ከባንክ ጋር ቢነካካ ራሱ ከአንድ ነጥብ አምስት ነው ያልበለጠ።
okay እንደዛ የለንም። ሀይፌል ምናምን ይመች ከሆነ ምናልባት የህዝብ መኪና እንደዛ ለን አንድ ነጥብ አምስት የሚባል okay አይ በቃ ሌሎቹ ሁሉም ከዛ በላይ ናቸው።
አይ መጀመሪያ በቃ